પેન્સિલિંગથી સર જમા કરવા በመረዳት
ጤና ይስጥልኝ። በረራ የ- ከመቀሌ ወደ አዲስ አበባ ፈልጌ ነበር።
እሺ ይቻላል። ለመቼ ነበር እቺ? ለ- ለምን- የ- የ- የስምንት ሰዓት
ዛሬ
አይ ለአርብ ለአርብ ዛሮች አይሉታል። እሺ ከአዲስ አበባ ወደ መቀሌ ነው ያሉኝ?
ኖ ኖ ኖ ኖ ከመቀሌ ወደ አዲስ አበባ እሺ ለአርብ ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈልጉት?
አይ ም- መሄጃ ብቻ ከመቀሌ ወደ አዲስ አበባ እሺ ለአንድ ሰው ነው
እ፣ ህፃን እንዳለች የአራት ሰዓት
የአራት ዓመት አስጨርሰኝም አንቺ ዘጋ ስልክ
እሺ እያየሁልህ ነው። እሺ አንድ ደቂቃ ይጠብቁኝ።
እሺ ባይሆን እዚህ ላይ ካስሽ
እሺ እርስዎ በፈለጉበት ቀን እ, ምንም እርስዎ በፈለጉበት ቀን ያሉት በ- በረራዎች ሁሉ ሙሉ ሙሉ ናቸው። ለኦገስት 16 አር- አርብ ቀን ምንም አይነት በረራ እንደገና ሁሉ ሙሉ ነው።
እሺ መ- ለመቼ ያለ ታዲያ እሺ በረራ የሚጀምረው
እ፣ እ፣ ይቅርታ እንዴ 12 አንድ ጊዜ ይቅርታ እያየሁት እሺ እሺ እየጠበኩኝ ነው ነበር።